ገበያ እባክዎትን ምን ልታዘዝ?
hello ሰላም ነው ሰ- አቤት
እንዴት ናችሁ? እንዴት ሰላም ናችሁ?
አለን አለን ይመስገን ነው። እባክዎትን ምን ልታዘዝ?
እንትን ፈልጌ ነበር። እዚህ ገበያ ጋር አብረው ነው መስራት።
እሺ በሁለት አይነት አማራጭ አብሮ መስራት ይቻላል። በየትኛው ነው እርስዎ መስራት የሚፈልጉት?
በሰላሳ ሺህ ብር።
በሰላሳ ሺህ ብር መነሻ ካፒታል።
አዎ
እሺ እሺ እባክዎትን ስሞትን እ፣ ማን ልበል?
አክሊሉ አድማሱ
አክሊሉ አድማሱ
አድማሱ። እሺ አክሊሉ አድማሱ፣ ይሄ የደወሉበት ስልክ ቁጥር የእርስዎ ነው?
ደነኝ ነው።
እሺ እ፣ የት አካባቢ ነው የሚገኙት አክሊሉ?
ባህር ዳር ነው። ባህር
እሺ ባህር ዳር።
አዎ እሺ ስለዚህ ለበለጠ መረጃ ነገ በስራ ሰዓት ማለትም ሰኞ ጠዋት ላይ አዎ።
መልሰን ደውለን ለበለጠ መረጃ እናሳውቆታለን። ራሳችን ደውለን እሺ ከቢሮ ደወሉሎታል እ፣ ያለውን ሁኔታ በሰፊው ለማስረዳት ከቢሮ እንደውሉሎታለን።
አመሰግናለሁ።
እኔም እኛም እናመሰግናለን። መልካም ጊዜ ስለደወሉ እናመሰግናለን።
እሺ እሺ